ሄሎ ሄሎ እናት፣ አቤት።
አሁን ደውዬልሽ ነበረና እሺ ስሙ ኪሉ- ኪሩቤል ተሾመ ነው?
ተሾመ።
አዎ ኪሩቤል ተሾመ። የወላጅ ስልክ ልስጥሽ?
አዎ እሺ
ዜሮ ዘጠኝ ሀያ ዘጠኝ
ቆይ አንዴ ሀያ ዘጠኝ ዜሮ ሰባት
ዜሮ ሰባት ሰባ አምስት ሰባ አምስት አርባ
አርባ ወንድ ነው ነው ያልሽኝ ህፃኑ?
አዎ ወንድ ነው።
እሺ እሺ ቆይ አንዴ።
የኔ እሺ
ያንቺን ስም አድራሻ የህፃኑን አድራሻ እሺ ሀያት ጣፎ እ ሀያት ጣፎ ኮንዶሚኒየም ነው ወደ አያጣፉ አዎ መናፈሻ